Mhm. Söyle.
ህጻቱ ዛክት ነበሩ ነገ ኦኬ ተብለዋል።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ ኦርደር አድርገን መጣ አይተም ነበሩት አይደል?
እ እ ኦርደር አድርገው ያልመጣ አይተም ነበሩት ለሰኞ አዎ፣ ያሉት ካሮትና ድንች ካሮትና ድንች። የት ነበር location ኡ?
እ፣ ሰሚት ገራጅ፣ ሰሚት ገራጅ፣ የአንበሳና የሸገር ገራጅ ውስጥ።
እሺ፣ እሺ፣ ነገ እንልካለን። እናመሰግናለን።
አዎ፣ ነገ ጠዋት ላክልኝ። መልስ እሺ፣ እሺ፣ ሌላ ነገር እ፣ እናመሰግናለን።
ለማዘዝ እኔ እንትኑ ስለሌለኝ ነው እንጂ ሌላ ነገር ማዘዝ እችል ነበር፣ ግን ምንም እንትን የለኝም። አብሮ እንኳን እንዲመጣ
ምን አጡ? ምን እንዴት- ተቸገረው ነው?
እንዴት ላድርግ? እ፣ እንትንም ስለሆንኩ ነፍሰ ጡርም ስለሆንኩ ወዲያ ወዲህ ማለትም አልችልም። እንትኑን ማውጣት አልቻልኩም።
okay፣ ሰውን አላገኙም ከሰው ጋር order ለማድረግ ሰዎቹም አላገኝም ማለት እ፣ አሁን ዛሬ ቤት ነኝ፣ ነገ ነው አ።
የምገባው ስራ እና ስገባ አ፣ ወዲያው ታዞልኝ ወዲያው እንዲመጣ ነው ከድንችና ከካሮቱ ጋር የፈለኩት የነበርና እንደዛ ደግሞ እንኳን ያው መከፈል አ፣ መከፈል አለበት።
አዎ በቃ እስቲ ወይ እዛ ቢሮ አካባቢ ሰው ካገኙ check ያድርጉ፣ ደውለውላቸው order ያድርጉ።
እሺ፣ ንቁ።
እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
እሺ፣ አሜን፣ አሜን። እሺ